ፍቃድሻ
አቤት እ ሰላም ነኝ ከቢሮ ነው የምደውልልህ።
ዋ ሳሉ ሳሉ ሬስቶራንት ሶሪ ነው እሺ
አዎ አዎ ቢሮ አ፣ ናፍቃችሁናል ናፍቃችሁናል በጣም ወይ ወይ ሰርጉ
ከስተመር ስልክ አነሳም ከ- ከሳኩራስ አ ጋር አነስ አነስ አነስ ያው አነስ ጌቱ ነው ፒንሲ ፒማን ነው በእናትሽ የሚሰራው እ ሳሉ ምንድን ነው አልታይልህም?
እ አይመልስም በቃ ይሄኛው ራሱን ኦርደር ነው እ ይሄን የአሁኑን ኦርደር ነው ፒን ማይልህ ያው ነው ወርደ አ አ በቃ ቼክ አድርግላለሁ አሁን።
አይ እሺ ሳሉ እሺ እሺ ደዊ እሺ ደዊ ደዊ
እሺ። አዎ።
ያ